ሄሎ ጤና ይስጥልን ከብቻ ኢትዮጵያ ነው የምንደውለው። ደንበኛችን አሁን ደውለውልን ነበረ።
አዎ እሺ እ ምላሽ አ- አልተመለሰሎትም? ምንም አይነት እ፣ ሲሊንደር ደንበኛችን አልተቀየሩለትም?
ምንም አልተቀየረም። ያኔ ካመለከትኩበት ጊዜ ጀምሮ ምንም በእጅ አልገባም።
አዎ እኛ ጋር አ- አ፣ ተ- እንደተቀየረ ስለ- ስለመለሱልን ነው። ስለዚህ ወደ አይ፣ እሱ ምንም በፍጹም።
አይነት ነገር አልመጣም አይደለም።
አልመጣም አልመጣም። ስራ ራ- አሁን እቃ ስራ ራሱ የለም እኮ አሁን እ፣ የተገጠመው በድራፍት ራሱ ተበላሽቶ ነው ያለ ማለት ነው።
እሺ ደንበኛችን እኔ በድጋሚ አስተላልፌዋለሁ።
እሺ እሺ፣ እሺ ይቅርታ አመሰግናለሁ።
ስላዘገየሁት።
እሺ እሺ